እንደገና አምላክ ነህ። እንደገና እንደገና የእንደገና አምላክ ነው ይመጣል ተመልሶ ገና እናየዋለን እንባችን ታብሶ አንጠረጥረው እግዚአብሔር ታማኝ ነው። ቃሉን ይፈጽማል እንደተናገረ አይዋሽም ጌታዬ እውነት ነው እውነት ነው አይዋሽም ጌታዬ እውነት ነው እውነት ነው የእንደገና አምላክ ነው ይመጣል ተመልሶ ገና እናየዋለን እንባችን ታብሶ አንጠረጥረው እግዚአብሔር ታማኝ ነው። ቃሉን ይፈጽማል እንደተናገረ አይዋሽም ጌታዬ እውነት ነው እውነት ነው አይዋሽም ጌታዬ እውነት ነው እውነት ነው ማርታ ሆይ መኝ ወንድምሽ ይነሳል፣ ከሁኔታ በላይ ኢየሱስ ይደርሳል። ተዘጋ ብላችሁ እንዳትመለሱ መክፈትና መዝጋት ስለሚችል እርሱ ስለሚችል እርሱ የእንደገና አምላክ ነው ይመጣል ተመልሶ ገና እናየዋለን እንባችን ታብሶ አንጠረጥረው እግዚአብሔር ታማኝ ነው። ቃሉን ይፈጽማል እንደተናገረ አይዋሽም ጌታዬ እውነት ነው እውነት ነው አይዋሽም ጌታዬ እውነት ነው እውነት ነው ከሁኔታ በላይ ከብርታት ከፍታ ከሰው ጥበብ በላይ የሚችለው ጌታ እንዳትመዝኑት በስጋ ሚዛን ሁሉን ቻይ ነውና ጌታ ብቻውን ጌታ ብቻውን የእንደገና አምላክ ነው ይመጣል ተመልሶ ገና እናየዋለን እንባችን ታብሶ አንጠረጥረው እግዚአብሔር ታማኝ ነው። ቃሉን ይፈጽማል እንደተናገረ በጥቂት በብዙ ማዳን የሚችል እጅግ ማትረፊያ ነው ጌታን መከተል ጌታን መከተል የእንደገና አምላክ ነው በጣም ተመልሶ ገና እናየዋለን እንባችን ታብሶ አንጠረጥረው እግዚአብሔር ታማኝ ነው። ቃሉን ይፈጽማል እንደተናገረ አይዋሽም ጌታዬ እውነት ነው እውነት ነው አይዋሽም ጌታዬ እውነት ነው እውነት ነው ተፈጸመ ስንል እግዚአብሔር ደረሰ። ጉልበታችን ሲዝል ቀጥሮ ፈራረሰ። ቢከበን ሰራዊት ተስፋን የሚዋጋ እግዚአብሔር አለ ሌቱን የሚያነጋ ሌቱን የሚያነጋ የእንደገና አምላክ ነው ይመጣ ተመልሶ ገና እናየዋለን እንባችን ታብሶ